Hello
ጤና ይስጥልን።
ጤና ይስጥልን። እንዴት ነሽ?
እግዚአብሔር ይመስገን አባት።
አሁን አባዱላ እንትን ብለሽ ነበረ። ስንት ነው ሂሳቡ?
አባዱላ ሁለት ስንት ሁለት ስምንት
ሁለት ስምንት ነው ሰባት ስምንት
ስምንት ነው ሰባት
ሁለት ሺህ ሰባት አለን አባዱላ carbon color አይ ነጭ ነው ያየሁት እኔ ነጭ።
እሺ እኔ እንደወስዳለሁ።
መልሼ ልደውልሽ።
አይ ዋ- አባዱላ ሁለት ሺህ ሰባት ነው ነጭ ያዩት እሱ ተሽቷል ነጭ።
አባት ተሽጧል።
ነጭ።
እሱን አይቼ እሱን እሱን ነበር የፈለኩት። ታውቂያለሽ ቆንጆ ነበር ሳይችው።
አ ሲያ አይነንም አሁን ሌላ ምን አለ? አንድ በር አለሽ እንዴ አባዱላ?
አባዱላ ባለ አንድ በር እ አለሽ የለም። የለንም።
የለሽም?
አ
በቃ እሺ። አይ እንደዚህ ቆንጆ ካለ ወይ ደውይልኛ። እንደዚያ ሁለት በር መሆኑ አሁን ነጭ- ነጩ ቆንጆ ነው በጣም
እሺ እሺ ነጭ- እንደ ነጩ አይነት ነው የፈለጉት?
እንደ- እንደ ነጩ አይነት ነው።
ቁጥሮቱን ይዣለሁ እደውልልዎታለሁ በቃ